ይመስለኝ ይመስለኝ ሰላም እንዴት ዋልሽ? ነው
የሚሰልኝ አለን አንድ ክለብ ብሎን ነበርና ያስመልሳል አያስመልስም የሚለውን ከፍ እናድርግ ብለን ነበር።
እሺ ካሸር ኮዱን ንገረኝ
ምኑን ልንገርሽ?
ካሸር ኮድ
ሸር ኮዱን ልንገርሽ።
አዎ
ከላይ ማለት ነው ሴት እንትን የሚለው ኦኬ አስራ ዘጠኝ ሰባ- ስንት ድምጽ ይርቃል እህ እህ።
አስራ ሶስት አስራ አራት ነው አስራ ዘጠኝ
cashier code የሚል አስራ ሶስት አርባ ሶስት
አስራ ሶስት አስራ ሶስት ሀያ ስድስት ስልሳ ነው።
ሀያ ስድስት ስልሳ አንድ
እ።
እሺ ጠብቅ
ይማሩ
hello ወይ አንድ loss ነው ያለው ግን እ፣ total odd ኡ loss ላደረገው ሲካፈል ከሀያ በታች ነው የሚመጣው። ስለዚህ refund bonus አይኖረውም። hello ሲካፈል ከሀያ በላይ ሲሆን ነበር የሚገኘው አዎ ማለት አሁን total odd ኡ እዚህኛው ላይ እ፣ አሁን የላክልኝ ትኬት ላይ ሀምሳ ስድስት ነጥብ ሰባት ሁለት ነው። loss ያደረገበት ወቅት ደግሞ ሶስት ነጥብ ስድስት ሶስት ነው። total ኡ ለ loss ያደረገው ስንካፈል አስራ አምስት ነጥብ ስድስት ነው የሚመጣው። ማለትም ከሀያ በታች ነው ማለት ነው። ከሀያ በታች ደግሞ ሲሆን ቦነስ አይኖረውም።
ከሀያ በላይ ሲሆን ነው ቦነስ ያለው አዎ